ሄሎ ሄሎ ሄሎ።
ጤና ይስጥልኝ።
ሄሎ ሄሎ አብሮ ይስጥልኝ።
ከድር አጋር ነበር የምደውል አባይ ቴሌቪዥን እሺ አጋር ለመሆን ተመዝግበው ነበረ።
እ፣ አዎ አዎ፣ text አድርጋ ነበር።
link ልከንሎት ነበር አይተውታል።
እ፣ እሺ በቃ link ኡን እኔ ሳይሆን እህቴ ናትና እለሷ ልትሰጥ።
በቃ እሺ እሺ እሺ ደርሶታል link ኡ እ፣ ቆይ ልይ እስኪ ስልሳ ሁለት ሀምሳ አንድ ላይ ሄሎ
በ normal ስልክ ነው ወይስ በቴሌግራም?
በ text ነው normal text እሱን አልደረሰኝም።
link ኡን ት- እሺ አሁን እልክልሃለሁ እሱን ትያውና እሺ ዌብሳይታችን ላይ ደብሊው ደብሊው ዝርጋቢያ ዶት ኮም ላይ እሱ ላይ ትመዝገብና መልሳ ትደውልል እሺ እሺ።
እሺ